نفس المجال
ሄሎ ሄሎ
አቤት እ ሰላም ነው አለን ሰላም ነው?
አለን እግዚአብሔር ይመስገን ግሩም ነበር ስልክን የሰጠን okay እሺ እ እንትን ነው ባለሙያ ነው ምናምን ነገር ብሎኝ ነበርና አዋሩት ምናምን ስላለ ነው እና
ኦኬ ምን በዲሽ ነው እየጫናችሁ ያላችሁት እናንተ አ በዲሽ ነው አዎ እኮ አሁን frequency ውን ሰጥተዋል
frequency Best Bet channel አይደል Best Bet የሚለው አይደል Best Bet Games የሚል ነው እኮ አዎ አዎ እሱ እኮ ነው አ- አግኝታችሁታል አዎ አዎ እሱን እኮ አግኝቼዋለሁ።
አሁን ምንድን ነው ያስቸገረ
እ እንዴት መሰለሽ አሁን account ኡ ላይ ያለው እ game number በአስራ ስምንት ነው የሚጀምረው እሺ
ዲሹ ላይ ያለው ደግሞ በሀያ አምስት ነው የሚጀምረው ያ ማለት የ account ኡ ላይ merge የተደረገው ውሻው የኢንተርኔት live stream ኡ ነው
እሺ
የሳተላይቱን ነው አሁን ደግሞ ልጁ የሚፈልገው ማጫወት የሚፈልገው okay ምንድን ነው ቲቪው ላይ ምንድን ነው የሚለው game ኡ ሳንታ ሞኒካ ብቻ ነው አይደል ሳንታ ሞኒካ ራሱ ሆኖ game number hashtag ብሎ የሆነ ቁጥር አለ አይደል ጌም አዎ ነምበር ኤቨንሳይድ በቢጫው ማለት ነው አ በቢጫ እሱ የ dish ኡ TV ላይ የምናየው በሀያ አምስት ነው የሚጀምረው okay እሺ
ይሄኛው ደግሞ በአስራ ስምንት ነው የሚጀምረው okay ሰው ልዩነት የመጣ እሱ ነው የውሾ ብቻ ነው እንደዚህ ሆነው አ የውሻ ብቻ ነው እም፣ እሺ እስቲ ቆይ በቃ እሺ እ- እደውላለሁ መልሼ እሺ አንዴ
እሺ።
እሺ እሺ